ጤና ይስጥልኝ። ስለተሰማችሁ እባክዎ ምን ልርዳዎት?
ሰላም ነው እናት።
አለን።
ከጎንደር አዲስ አበባ የተቋረጠ ትኬት ነበር።
የተቆረጠ ትኬት አዎ እና ለስንት ሰዓት እንደሆነ okay፣ flight ኡን አላወቅነውም። ኮዱን ብነግርሽ okay፣ ትነግሪኛለሽ?
ይቻላል? አዎ እስቲ ንገሩኝ።
እሺ ዋይ
ዋይ አሉኝ።
አ እሺ ዋይ አይ አይ አይ አይ ቲ ኬ ዲ ሲ ኬ ዲ ቲ ቲ ቲ ኬ ዲ ቲ ኬ ዲ ማን ልበለ ትኬቱን ባለቤት ስም?
አብዱልከሪም ሐሰን ዑመር እሺ መልሼ ልደውልሎት። ይቅርታ አንድ ጊዜ አጣርቼ ደስ ይለኛል።
እሺ እሺ እሺ